ጤና ይስጥልኝ አሽቴ ከምንባኮ
ሰላም ነው እንትን withdraw ሳደርግ አሪፍ ፔ ላይ አድርጌው ነው እና ብሩን ማግኘት አልችልም።
ከምን ነበር
እ ከ- ከሁሉ ላይ
ከሁሉ ስፖርት አዎ።
ከዛ ቴሌብር ላይ አልገባለትም።
ወደ ቴሌ ላይ ማስተላለፍ አይቻልም።
አንዳንድ ጊዜ እንደዚህ አይነት ገጠመኝ ያጋጥማል። እርሶ የሚያደርጉት እ፣ ሁሉ ስፖርትም ደውለው ይጠይቃሉ። ይህን አሁን የደረሰው ትንሹ በእኛ በኩልም ተጣርቶ ገንዘቡ ወደ አሪፍ ከሆነ የገባው ይመለስልዎታል።
እ?
ገንዘቡ ወደ አሪፍ ከሆነ የገባው ይመለስልዎታል። ወደ ሁሉ ስፖርትም ደውለው ያጣሯል።
ናቸው መለስ የሚሉት ሙሉ ስፖርት ንገሩኝ።
ሌላ
ይሰማል? አሁን ይሰማል?
ይሰማል።
ሙሉ ስሞትን ይንገሩኝ።
ተካልኝ
ተካልኝ አዎ፣ ተካልኝ
ተካልኝ ወደ ኪዳን
ተካልኝ ወልደ ኪዳን አዎ፣
እሺ፣ ስልኩ ቁጥር ይህንን ነው የሚጠቀሙት ለሁሉ ስፖርትም ለቴሌ ብርም አዎ፣ ለሁለቱም ይሄ ነው።
ዜሮ ዘጠኝ ሰላሳ ሰባት አርባ አምስት አርባ አምስት አርባ አምስት ዜሮ ነው።
ሰላሳ ስምንት ዜሮ አንድ አዎ፣
እሺ፣ ስንት ብር ነበር አማውንቱ?
አራት መቶ አራት መቶ አስር ብር
አራት መቶ አስር ብር። መች ነው ቀኑ?
እ፣ ሁለት ቀን ነው ያለው።
ሁለት ቀን አዎ፣
እ፣ እሑድ ማለት ነው።
አዎ፣ እሑድ
እሺ፣ አሁን በሚሰጡ ስልክ ቁጥር ቴሌግራም ላይ screenshot ኡን አንስተው ይልኩልናል።
ምን transaction ኡን አዎ፣ transaction ኡ
okay።
አንድ ላይ ስሞትንም አብረው ነው የሚልኩልን ሲልኩልን ከ screenshot ኡ ላይ
የሁለቱም ነው ወይስ ትጠቅሙ እ?
እየተሰማኝ አይደለም። ድምፆት ይቆራረጣል።
ስም መለክልኝ እኮ ስሙን መለክልሽ የተለ- ስሙን መለክልሽ የቴሌብሩ ነው ወይስ ሁሉ ስፖርቱ ነው?
ይቅርታ ደንበኛችን የሚችሉ ከሆነ እየተንቀሳቀሱ ያውን
እሺ፣ አይሰማማ?
አሁን ይሰማል።
እሺ፣ ስሙ- ስሙን መለክልሽ የቴሌብሩ ነው ወይስ ሁሉ ስፖርቱ ነው?
የሁለቱንም ይንገሩ። የሚለያይ ከሆነ የሁለቱንም ይንገሩ።
በቃ ችግር የለም። ቴሌግራም እሺ፣ አሁን- ገባበት።
የሚልኩበትን ስልክ ቁጥር ልስጦት አዎ፣
ዜሮ ዘጠኝ
እሺ፣
ዘጠና ሁለት
ዘጠና ሁለት አስራ ሶስት
አስራ ሶስት
ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሃምሳ አምስት እሺ።
መልካም ቀን